hello አቤት ሰላም ነው። እንዴት ነሽ?
እግዚአብሔር ይመስገን አለን ይመስገነው። ተስቲና ማሊባባ ነው አይደል?
አ Yes? Okay, አዎ። እንትን ተ post አይቼ ነበርና ሬኖልት ምትል ሬኖልት ካንጎ ምትል
ሬኖልት ካንጎ እሷ መኪና አሁን ላይ የለም ተሽጧል okay። ተመሳሳይ ነገር አላችሁ እንደዚህ አይነት ነገር ቀረብ ያለ ነው።
ሪሞት እኔ ካንጎ ለእንትን የፈለኩት ለመድኃኒት ለመድኃኒት ማከፋፈያ ነበር የፈለኩት እና ኢኮ አለና እንደዛ ከሆነ ኢኮ አይ አይ እንደዛ ወደ ይሄ- ያልኩ ወደደ እ?
ኢኮማ በጣም ውድ ነው። አዲስ አይደል?
እሺ ሱዙኪ ኤብሪ
እስከ ስንት አለ?
እ?
እስከ ስንት አለ?
ሱዙኪ ኤብሪ እስከ አንድ ነጥብ ሶስት ድረስ አለ
እንደዛ ጨምሯል እንዴ እሱ ነገር?
አ okay እ ስንት ድረስ ባንክ ታወጣላችሁ ታዲያ?
ባንክ አምስት
አምስት ይወጣለታል እ መጨረሻው አምስት አ- አዎ፣ አምስት እስከ- ሃያ አራት ይወጣለታል እስከ አስራ ሁለት አይወርድም ታዲያ እንትኑ ምን መኪናው
ማለት ሳሻው ላይ አንድ ነጥብ ሁለት እና አይመስልም እንደዛ አይወርድም።
አ እ መጨረሻው እንደዛ ነው።
አ አንድ ነጥብ ስድስት እና አንድ ነጥብ ስድስት ነው
okay አንድ ነጥብ ሶስት ከሆነ አምስት እንኳን ብታወጡ እስከ ስምንት ማለት ነው ካሽ አ ስምንት ዘጠኝ ድረስ ግድ
okay okay በቃ እሻሻለሁ። እንትን ካንጎ ግን ስንት ነበረች የነበረች?
አንድ አንድ ሚሊዮን እኮ ለዛ ነው ደግሞ እ፣ እኔ- እኔ እጅ ላይ ያለው cash ጋር እንደዛ ስለሆነ እሱ ደግሞ ስድስት ስድስት ይወጣለታል ምናምን ብሎ ስለነበር okay እና አሁን ላይ የለም።
ከዛ አንጻር እ፣ እጄ ላይ ያለው እንደዛ ወደ አምስት አካባቢ ነው እና እ፣ ለዛ ነው ለስራ ስለሆነ ገንዘብ እንዳለ መድኃኒት ስራ ላይ ስለሆነ ያለው ትንሽ ገንዘብ ነው cash ያለኝ እጄ ላይ።
እሺ በቃ ወይ እንደዛ ሲኖር እንትን እንዲል ወይ ቴሌግራም page ኣችን ወይም ደግሞ ፌስቡክ page ኣችንን follow ያድርጉትና ይጠብቁ እሺ እሺ፣ thank you